ቤስት ቤት
አይ የለውም ሳንቲም ባይና
ቤስት ቤት ነው። ቤስት ቤት ነው።
አዎ ወንድም ጣው ትናንት ሊዝ ላይ ሁለት ሺህ ሶስት መቶ ብር ምዝገባን አረግቼ ሁለት ሺህ አንድ ቦታ ነው ሶስት ሶስት መቶ በዛም እስካሁን አልገባም።
ሁለት ሺህ ብርና ሶስት ሺህ ብር ነው አዎ ቅድም ያናገርከኝ ነህ።
አዎ
እሺ ለሳንቲምዎች አሳውቀንልሃል። እ፣ በራስህ ድብሎ አነስ ለሳንቲምዎች አሳውቀናል። ትናንትና ነው ሁለት ሺህ ብር መጀመሪያ ከዛ ሶስት መቶ ብር እ፣ ያዘዝከው።
አዎ እሺ ለሳንቲምዎች አሳውቀናል። ባላንስ ድብለው ባላንስ ድብለው ባላንስ ካለ እ ባላንስ ካለ የታለ?
አዎ እንደዛም ብሎ አ፣ የብዙ ደንበኞች አልገባም ነበርና መልሰን ኮንታክት አድርገናቸው ትንሽ ሊቆይ ይችላል። በአንዴ ብዙ ትራንዛክሽን ስለነበረ ሲስተም ተቋር ከእነሱ ተብራጭቶ ነበር እና አሁን በአንዴ ነው ብዙ ትራንዛክሽኖችን እያሳልፉ ያሉት እና የጊዜ ጉዳይ ነው እንጂ ይገባል ብለውናል። ትንሽ ጠብቋል። እሺ